ጤና ይስጥልኝ ቴስ የበራ መርጃ ማለት
አብሮ ስለ ሰላም ነው እግዚአብሔር ይመስገን።
አለ ነው። ከኮምቦልቻ ወደ ደሴ በረራ አለ።
ከኮምቦልቻ አዲስ አበባ አዎ፣ አዲስ አበባ ለመቼ ነው የፈለጉት?
እ፣ ዛሬ ሮብ ነው አይደለ? ለቅዳሜ ዛሬ ሮባ
ለቅዳሜ ይችላል።
ለቅዳሜ እም፣
እሺ፣ የአንድ ሰው ነው።
አዎ፣ አንድ ሰው ነው።
እሺ፣ አንድ ደቂቃ እያየሁት።
እሺ፣ ለአስቸኳይ ምናምን እ፣ የብር ልዩነት አለው።
ምን አሉኝ?
የብር ልዩነት አለው። ዛ- ዛሬ ማለት የአስቸኳይ ወይም ደግሞ ቀን ረዘም ያለ
እ፣ አሁን ለነገ አድርጌም ልንገሩት።
አዎ፣ የነገውን እስኪ ንገረኝና።
እሺ፣ የነገና የቅዳሜ ልንገሩት።
አዎ፣ እሺ፣ ለነጋውን የከሰዓት በረራ ናቸው ያሉት ከስድስት ሰዓት በኋላ
ከስድስት ሰዓት በኋላ አዎ እና ዋጋቸው አራት ሺህ አምስት መቶ ስምንት ብር ነው።
አራት ሺ አራት መቶ ስምንት ብር የቅዳሜ ውሳ አራት ሺህ አምስት መቶ ስምንት አራት ሺ አምስት መቶ ስምንት አዎ የቅዳሜውም እንደዚሁ ነው።
የቅዳሜውን ደግሞ ልንገሩት። ቆይ አሁን የነገርኩት የነገ ከስድስት ሰዓት በኋላ እስከ አስራ አንድ ሰዓት ያሉት በረራዎች ናቸው ያሉት።
አዎ፣ ዋጋቸው በተመሳሳይ አራት ሺህ አምስት መቶ ስምንት ነው። ሶስት በረራ አለ ነገ ከሰዓት።
አይዋ።
የቅዳሜው የቅድ- ተመሳሳይ ነው። የቅዳሜው ልዩነቱ ጠዋት አራት ሰዓት ከአስር እና አራት ሰዓት ከሀምሳ አምስት ላይ አለው።
ሰዓት ላይ ዋጋው ማለት ነው።
ተመሳሳይ ነው። አዎ